اسبي ماريسي باكم للروت
እስካሁን ብር አል- አልገባም። የኔ አካውንት ይሄድ አልደረስም።
እሺ ደንበኛችን መቼ ነበር ያመለከቱት እኛ ጋር
ትናንትና ማታ ነው።
እሺ አሁን በደወሉልን ቁጥር ነበር አዎ ይሄ ነው።
እሺ መስመር ላይ ይጠብቁኝ እና ትንሽ ልይለዎት
በእናትህ ሂድ፣ ዛሬ ደከመ والله ብለህ
እሺ ልይለዎት እና መልሱን እናሳውቆታለን ካልተሰራም ቶሎ እንዲስተካከል እናደርጋለን
በእናትህ ዛሬ ስ- አሁን ስንት ጊ- ስንት ያ- አ- አስር ጊዜ ነው የምደውሉ ዛሬ እኛ- እኔ ደከመ፣ አንቺ ደግሞ ደከመ። ችግር ነው እንደዛ። በእናትህ አስተካክል።
እሺ ደንበኛችን ስለተፈጠረው ብስንጉራናት ይቅርታ እንጠይቃለን በፍጥነት እንዲስተካከል እኛ እናስተላልፋለን አይ፣ አይ።
እሺ መልካም ምሽት